hello ጤና ይስጥልን Best Bet hello ሰላም ስትል አለን አለን ሰላም ነው አለን አለን ቤቲስ ላይ አሁን ሁለት መቶ ልክ አልገባም።
እንደዚህ በደወሉበት ቁጥር ነው አዎ መጀመሪያም ደግሞ ሶስት መቶ ገቢ አድርጌ አልገባም። ምንድን ነው?
ዛሬ ነው
አዎ ዛሬ ነው የአሁኑ ሁለት መቶ ነው። ቤቲስ ላይ ሊያስገባ በቃ ከ mobile banking ላይ ምን ላይ ሄደዋል።
ላስገባ ቴክስ እ?
ቴክስ ነው ያልከው
ቤስት ቤስት ቤስት ቤታ አዎ
ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው ነው ዘጠኝ ዘጠኝ
ስንት ሁለት መቶ እና ሶስት መቶ
አዎ ሶስት መቶ ገቢ ነው። ሁለት መቶ ደግሞ ቤቲስ ላይ ሲያስገባ አልገባም። በቃ አልመጣኝም።
እሺ ሶስት መቶ አሁን check አድርገው ገብቶልሃል እሺ
አልገባም ወይ ቀሪ ነው አለ። እሺ አሁን ገብቶልሃል አሁን ነው የገባልህ እሺ check እሺ ሁለ- እሺ ሁለት መቶ ማየው እስኪ ገቢ አሁን ቤቲስ ላይ ያስገባው ሁለት መቶ
እ።
ሁለት መቶ deposit ነው አይደለ አዎ አዎ አዎ
እሺ ሁለት መቶን አሁን ነው አይደል የሞከሩት አዎ አሁን ነው።
እሺ ትንሽ ጠብቁትና ካልገቡለት እናሳውቃለን እሺ እሺ እሺ እሺ እሺ